ሄሎ ሄሎ ሰምነው ይሰማል። ትንሽ ግን ድምጽ ይቋረጣል።
እሺ አሁን
ትንሽ ይሻላል። ኦራጌ ነበርና እሺ።
ጉንጆይን ብለው አውቶቶክ ነው አለ ቦቶ አስከበረ እና አውት ኦፍ ስቶክ እያለ ኮምፕሊት አልልም አለ እ ስድስት አሏል። አንድ ሰው ይቀር እንትን አውት ኦፍ ስቶክ ነው ብሎ መለሰ።
ግሩፕ እም? ምን አልከኝ?
ግሩፕ ክሬት ከተደረገ ማስን ሰዓት ሆነ?
አ- አላ- አልቆየም። አሁን ታይቃም በዛ ቢሆን ይሞክሩታል። ስለዚህ ቁጭ አይደል እ?
ያዘዙት? ከተደረገ አይደል?
ክሬት የተደረገው በዚህ ነው። ግሩፕሩ በዚህ ስልክ በስልክ ነው፣ በቃ ግን እና አውቶ ቀላው ሌላ ቁጥር ነው።
ቅዱስ ካስገድቼ ታከል አደርግልዎታለሁ እየቆመሩት
እንጂ አውት ኦፍ ስቶክ ሆኖ አይደለም ላችሁ አዎ፣ እንዲህ አንድ ጊዜ ፕሬስ ያደርጋል። እያለ አያስቸግርም። ስቱዲዮችን ራሱ እንደዛ
አይ እኔም እኮ ፊልድ ስፖት ብሎ ልክ ጆሲል አውት ኦፍ ስቶክ ከዚህ በላይ ጆይ ማድረግ አልችልም ብሎ ነው ለሰው እና እንትን ላይ ደግሞ የሚያሳየው እኔ ክሬት ሳደርግ ሶስት ሰው ነበር። እዛ ብሏለን። ትንሽ ቆይቶ ይሞክራል። ሄሎ
እሺ እሺ ሰምቼ ካለው እሺ እሺ አይሰማም ድምጤ